ሳምሰንን እሱ ራሱ ወረኛ ፍሪ የፊዮሪ ቃል አይደለ? እሺ መቶ ይወስዳል አዘጋጁለት ብላለች።
እሺ እሺ።
ዛሬ ነው እንደ የመጣው?
አይ አይደለም። ኧረ እንዴ ደውላችሁ እንዴ ደውላችሁ ነበር መሰለኝ እኮ አይ ስደውል አልመጣም ተብያለሁ ብለን አለች ፊዮሪ ራሷ ደውላ።
ማ- ማ ፊዮሪ ከውጭ አይ አይ መቷል እንጂ እንዴ አልደወላችሁም? ተሰጠ የተሰጠ እኔ የምንኳሽ አልደወል- ተደወለ አዎ ያለውስ ፊዮሪ የሚል እኔ አልደ- አልደወልኩም። ለምራት ምረት ተሳሷት የለችም ዛሬ።
ኦኬ እኮ ይመስለኛል አንቺ የቀረሽ ቀን መሰለኝ፣ ግን እኔ እንጃ ማለት ያልመጣሽ ቀን የእረፍትሽ ቀን እሺ ለሁለተኛ ጊዜ ነው ምናምን ብላ አበደች።
ማርያምን ሆነ ከዚህ በፊትም እንደዚህ አድርጋችሁኛል።
እንዴ ቅድም አይኔ አልጠየቀቻችሁም አልተደወለም ወይ ምናምን ብላ አልጠየቀችም አልጠየቀች
እ፣ ስጠይቅ ተደውሏል ብያታለሁ። ለምን ይዛ መታ የነገረቻችሁ መሰለኝ።
በቃ እሺ ለማንኛውም አሁን ልደውልለት።
እሺ የዙልፋስ አልተደወለም?
እኔ አልደወልኩም። ምረት ደውላ ከሆነ አልነገረችኝም።
እ፣ እሺ በቃ እሺ